ሲያንስሽ ነው ሲያንስሽ
አሎ ጤና ይስጥልን አ አቶ አውል ኖት?
አዎ አዎ ከአሪፍ ፔይ ነበር ምደውሎት ደንበኛችን።
አዎ አዎ አውቃለሁ።
እሺ transaction ኡን የፈጸሙት በቻፓ በኩል ስለሆነ ቻፓ ላይ ደውለው ያናግሩ።
እሺ የቻፓ ቁርንስ ደንበኛችን ይቅርታ ስልካቸው የለንም። ስልካቸውን ከ website ኣቸው ላይ ማግኘት ይችላሉ።
እሺ የት ነው የሚያገኘው ቻባው?
ኦንላይን ላይ ስልካቸውን ማግኘት ይችላሉ። ደንበኛችን
ቻባ ነው ስሙ።
አዎ ቻፓ ነው።
okay እሺ ደንበኛችን መልካም ቀን ይሁንልዎት።